ሌላው
አቤት አቤት።
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
የኢትዮ ቺክን ኢትዮ ቺክን አዎ፣ ነው።
አዎ።
እሺ እንትን ለመጠየቅ ፈልገን ነበር።
እህ
የዋጋ ጭማሪ አሁን ቅናሽ ሆኗል ወይስ እንዴት ነው ብለን ነው።
የሳሶ ነው የቦቫንስ ነው?
የሳሶ
የሳሶ አሁን ላይ ሰማንያ አንድ ብር ከአስራ ዘጠኝ ሳንቲም ነው።
አልቀነሰም፣ ጨምሮብናል በጣም ብለን ነው።
እም፣ ዋጋው አዎ እየጨመረ ነው።
እንደዛ ነው አዎ
ነው።
የሳሶ ሰማንያ አንድ ብር ከአስራ ዘጠኝ ሳንቲም ነው አሁን ላይ።
እሺ ቦባንስ
እሺ ቦቫንስ መቶ ሶስት ብር ከሰላሳ ስምንት ሳንቲም
ነው።
አዎ
እሺ እሺ መልካም እናመሰግናለን።